ጤና ይስጥልኝ ጤና ይስጥልኝ ጤና ይስጥልኝ ከዊፕላስ solution ነው የምደውለው።
ዊፕላስ አዎ እኛ application ላይ ተመዝግቦ ነበረ።
አዎ ተመዝግቤ ነበር።
እሺ ስሙን በደንብ አልተነበበኝም አልበል።
እ ማችታ ነው የሚለው።
ማችታ ነው።
አዎ እሺ እ ለአሽከርካሪነት ነው የተመዘገቡት ወይስ ተጠቃሚ ለመሆን?
አይ ዝም ብዬ ተጠቃሚ ለመሆን ነው የተመዘገቡት።
እሺ አሁን የተመዘገቡት እርስዎ ዊፕላስ solution provider ላይ ሲሆን አሽከርካሪዎች እና service የሚሰጡ ድርጅቶች የሚመዘገቡት ላይ ነው።
እሺ እንደ ተጠቃሚ ዊፕላስ solution user የሚለውን በማውረድ እ መጠቀም ይችላሉ። አሸናፊ የሚያደርጉትን referral code ም ማግኘት ይችላሉ።
እሺ እ በተጨማሪም አ አገልግሎታችን እ app ኣችን ላይ ሶስት መቶ ሀምሳ game ኦች አርባ አራት service ኦች እና ትራንስፖርትም ጨምሮ መገልገል ይችላሉ።
እሺ እሺ አወርዳለሁ እጠቀማለሁ። እሺ እሺ Thank you መልካም ስለነበረኝ።
ቀን ይሁንልዎት።
እሺ ላንቺ አሜን